ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር
ከ We Plus Solution ድርጅት ነው የምደውለው።
ይመስገን።
We Plus Solution
እሺ ምን ነበር?
We Plus አንድ application ይዞ መጥቷልና እዛ application ውስጥ store አችሁን እንድትመዘገቡና በነፃ እንድታስተዋውቁ ነው። application አችንን Play Store ወይም App Store ላይ ማግኘት ይችላሉ። We Plus Solution Store ብቻ አንድ በ text ላኪልኝ በቃ app ኡን ብቻ link ኡን ኧረ ማናዬ በእግዚአብሔር ላኪልኝ text አድርጊልኝ እና ስራ ላይ ነኝ እንትን ምን አልሽኝ?
app ኡን ስሙን የድርጅታችሁን አዎ፣ እንትን አድርጊለት
እ፣ link ነው ምልክልሽ ናልሽኝ።
አዎ እሺ አዎ።
እልክልሻለሁ። አመሰግናለሁ። መልካም ቀን።
እ?